Hello hello hello Samanyasar abi.
اه سمن طلعنا Hallan hallan değil mi?
سلام يا يا اون لجني يا نسلكنا He?
يا نسلكنا شكر
እኔ አይደለም ያዋራውክ እና ምን ነበር የፈለግከው?
انت لي بر ቢስት ቤት ብር ነበር ታውቃለህ እ?
ቢስት ቤት ውስጥ እ?
ብር ነበረ ስድስት መቶ ሰላሳ ሰላሳ አምስት ብር እሺ ቅድም ደውለህ ነበር አይደለ? አርባ ስድስት ቤት
አ? አዎ፣ ይሄ ነው አርባ ስድስት account ህ ላይ account ህ ላይ አ?
እኮ አለ አለ
account ህ ላይ ግን ዜሮ ነው balance ዜሮ ነው balance አይደለም አ፣ ይኸውልህ balance ዜሮ ሳይሆን አ፣ እንትን ላይ ብር ውስጥ አይደለም አይደለም ስማኝ አ፣ አ፣ በ- በዚህ ስልክ ብቻ
አ።
ሁለት እንትን ነው ያለው
አዎ ገባኝ ሁለት ነው አንዱ pin code ኡ ራስ አዋ
እሺ pin code ኡ እንዴት ታደርጋለህ መሰለህ አ፣
ይሄ ዘ- ዜሮ ዘጠኝ የሚለውን አይደለ የረሳኸው
አዎ ይሄ ነው ይሄ ነው አርባ ስድስት ዜሮ ዘጠኝ አርባ ስድስት አዎ ስለዚህ ምን ታደርጋለህ መሰለህ አ፣ እ፣ እቺ እንትኗን
አ፣
forget የምትል አለች አይደል አዎ forget የምትል አዎ ዜሮ ዘጠኝ ብለህ ስልክህን ታስገባና አ፣ በዛ አዎ አዎ ከዛ forty forget password ትለዋለህ አዎ ከዛ forget ስትለው አንዴ ብቻ forget በለው SMS ይገባልህ SMS ሲገባልህ password ኡ እሱ ነው ማለት ነው ገባኝ ያኛ ባስበር ገባው ታውቃለህ የሆነ ባስበር የረሳኸውን ይልክልሃል
አ
የረሳኸውን ይልክ- ይነ- ይልክልሃል የ- የረሳው የ- የ- ያኛ ቢንኮድ አይደለ አድርጎ ይልክልሃል አይ